ወይ ፍቅር ነው አለው እንዴት ነህ?
አለን ተቃራኒ ወደርና የዛ ወደር ነበር እንድታስወጡልኝ።
እሺ ንገረኝ ሁለቱንም እሺ የድራይቨሩን እንደ ሰባት ሶስት ሀያ ነገር
ሰባ ሶስት ሀያ ይሄ የድራይቨር ነው አይደለ?
ይሄ የድራይቨር ነው።
እሺ እሱን እያየሁት ነው። አሌክሳንደር ነህ?
አዎ እኔ አለች።
እሺ
እሺ ተቃራኒ ነበር ንገረኝ።
ተቃራኒን ደግሞ ሰባት ሶስት ዜሮ አንድ
ሰባ ሶስት ዜሮ አንድ እና
ሰባት ሶስት አስራ አራት
ሰባ ሶስት አስራ አራት አዎ ነው የሚወጣው።
ሰባት ሶስት ዜሮ አንድ እሺ እሺ
ምንድን ነው አትሌት?
አኳባ
እ፣ አይ አስራ አራት ሪቨር ቤት ነው።
ጂበርገር ወደ ቦሌ ካርጎ ነው የሚሄደው። የአኳባ ወደ ኡሬል ነው።
እሺ አንዴ ጠብቀኝ። ያው ነው የሚወጣው። ይሄ የአክባ አኳባ
የአኳባው አይደለም። አኳባ አስራ ዘጠኝ ደቂቃ ሆኖታል።
ኦ፣ ሌላ ልጅ አለ።
ደቂቃ ነው።
እ፣ ፍቅር ሌላም ስላሱ ነው ከስንትል ፒስ ነው የሚባል ቤት ስላሱ ነው ወደ ሚመቸው ነበር ወደ ለምን ብሎ አልነገርከኝም? ይሄ እንዲወጣለ
ይሄ ደወልኩ ነበር ነው እንጂ እ? ይሄ ደወልኩ ነበር ለዛ ነው
ንገረኝ እሺ። ሶስተኛውን ስንት ስንት ነው ወርደን ነበረ?
እ፣ ሰባ ሶስት አስራ ስምንት
አስራ ስምንት
ምን ያደርገኛል? እኔ ቀማ ላስቀርጥ ነው ወደ ካልበላ
ወይስ
እኔ ራሴ ያደርገዋለሁ።
ኔትወርኩ ምንድን ነው? ዘጌተ።
ዋይፋያቸው አይሰራም እንዴ?
ኔትወርኩ ዛሬ በጣም አዛ አድርጎናል። ብታይ አ- አዎ
ወደ ቦሌ ቦሌ ሌላ አሌክሳንደር ወይ ፍቅር ወይ ይሄኛውን ይወጣልሃል። እሺ ለሌላ ጊዜ ግን ቀደም እያልክ እሺ።
እሺ እ፣ የ
አኳባ ይወጣልሃል።
እሺ ፍቅር እሺ እሺ ፈጣን ያሳውቃል እሺ አባዬ